አቤት ዘሙልዬ እንዴት አደርክ?
ደህና ይስጥልኝ።
ደህና አደርክ?
አለን አለን እ፣ ፍጹም ደረሰ እንዴ? ፍጹም ስልክ እምቢ አለኝ። አለ ፍጹም
አለ አለ። እስቲ አሁን አዎ።
አራተኛው ገጽ ጋር አውጡና አሁን ያመጣችሁልኝ እንትን አራተኛውን ገጽ ክፈተው።
ሂዋር እሺ እሺ ያወሩ አራተኛውን ገጽ አራተኛ ገጽ እሺ ስራው የሚከናወንበት ወቅት አንብቡ።
እ፣ ስ- ስራው የሚከናወንበት ወቅት እ፣ አንብቡ አዎ አንብቡ።
ከ- ከመጋ አዎ፣ okay okay በቃ ልክ ነሽ ልክ ነሽ እ፣ በቃ ቀይሩ ቶሎ እሺ እሺ ቶሎ ቀይሩትና ላከው። እሺ እሺ እሺ